ሌላውጣ ይመስልን ሰላም በሚስጥልን ቴሌ
ወይ ሁለት ብር ለምንድን ነው የሚቆርጠው? ቆይ ከስልክ ተጨማሪ መረጃ ምናምን እያለ ነበር። ያው እሺ የቴሌን ደንበኛ ሲሆን በየቀኑ ትኬት ይገባለታል።
ምኑ
የቴሌቪዥን ደንበኛ ሲሆኑ subscribe ሲያደርጉ ሁለት ብር ይቆርጥቦታል።
እ
ከዛ ትኬት ይገባለታል። እሱ በሚገባለት ትኬት እድሎትን መሞከር፣ game ኦችን መጫወት።
እናቴ ቢቀርብኝ ይሻላል። stop በይ በእናትሽ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
እሺ በቃ thank you ምንም አይደል።
እሺ እሺ